የልጅነት ትምህርት ቤት ረድኤት ነኝ።
ሰላም ነው?
ሰላም እንዴት ነህ?
Inform ለማድረግ ነበር withdraw ሚስትር አለው?
አዎ እሺ አሁን በደወልክበት ስልክ ነው?
አዎ አዎ
ስንት ብር ነው?
እና ስ- አስራ አምስት እና እሺ አምስት አስራ አምስት ነው?
አምስት
እሺ አፕሩቭ አድርጌልሃለሁ። እሺ መልካም ቀን ባይ